Hello. Hello
ቤተሰቤ ነኝ።
Hello ፒዛ ይዤ ነበር። ፒዛ bag ደግሞ የለኝም። ቤተሰብ ስንት ነው order number ኡ?
order number ኡ ዜሮ አንድ ሀያ ሶስት ዜሮ አንድ ሀያ ሶስት መስመር ላይ ጠብቀኝ። እሺ።
እሺ ቤተሰብ
ሳሙኤል ነህ?
ወይ አዎ
ሀያ ሶስት ይወጣልሃል። እሺ ሳሙኤል እሺ እሺ አመሰግናለሁ።